ሰላም ጤና ስጥልን ቻናል ይበል ጤና ይስጥልኝ።
አብሮ ይስጥልን።
ክሪስቲ ነው የምደውለው።
እሺ ባለፉት ቁስማችን ልንወስደው እንመጣለን ላሳውቀው ነው ነበር
እሺ ሁሉንም እቃ አዘጋጅተው እንዲጠብቁ ተብሎ ነበር እና ዛሬ መተን ስለምንወስደው አዘጋጅተዋል ወይ?
ቻርጀሩ የለም።
ቻርጀሩ ገዛ የለም።
ገና እየፈለገን ነው።
እሺ ተገኙ ይነቅ- ያሳውቁናል።
እህ እህ ስናገኘው አዎ ችግር የለም ብሎልሻል።
እሺ ዘጠና ሶስት ዘጠና አምስት ላይ ያሳውቁና መያዝ እሺ መልካም ቀን